Hello
Hello፣
አቤት።
ሰላም አማኔ፣ እንዴት ነህ?
እግዚአብሔር ይመስገን።
አለ ስቴንፎርድ ኪድስ ነበር የምደውልልህ።
እሺ። ውይ ዛሬ ፕሮግራም አዎ።
ነበራቸው አይደል?
አለ አዎ።
ስታንፎርድ ሂደን እኮ ነው።
Okay፣ እሺ። እ፣ ስለዚህ አልመጣችሁም ዛሬ?
በቀደም ከከስ- በሰላም አ- ነው?
አልመጣንም። በ- Okay።
በሰላም ነው። ረስቼው ነው።
እሺ፣ እሺ፣ በቃ እሺ።
እ፣ የሚቀጥሉ ሳምንታት ግን አሉ አይደል?
አለ ሁሉም ቅዳሜ ያው።
ቅዳሜ ከአስር እስከ አስራ ሁለት ባለፈው የመጣችሁበት ሰዓት እሺ።
አለ ሁሌ።
እሺ፣ ስለዚህ next time ዛሬ- እንጠብቃችኋለን።
አዎ፣ እንትኑ እሺ።
እንትኑ ተዘ- እ፣ መጅበሉ ተዘጋጅተዋል። እኔ እ እ እ፣ module እናዘጋጃለን። ቤትም ይኸው exercise እንዲያደርጉት ምናምን እንዲያደርጉ ብላችሁ አዎ ነበር።
አዎ እናዘጋ- ተዘጋጅተዋል?
ተዘጋጅተዋል። እዚህ መታችሁ ስትማሩ ቀን ሰጣችኋለን።
መቼ ልምጣ? እ፣ ነጻ ስለሆኑ ነው።
እ እ፣ አንዳንዴ ሰሞኑኑ እ፣ ይሄ ሶስት ሳምንት ነጻ ናቸው።
ሶስት ሳምንት ነጻ ናቸው። Okay አዎ።
እ፣ እኛ ጋር ቅዳሜ ቅዳሜ ነው ለጊዜው ያለው። የማክሰኞና ከፍቶ።
የሐሙስ class ኡ ገና ነው አልጀመረም። ሚ- የሚጀመር ነገር ካለ ላሳውቅ።
አይ እነሱማ እሑድ እ፣ ቀዳሚ ቀዳሚ ብቻ ነው የማመጣቸው። ግን እም።
እ፣ እንትኑን እ፣ የሚዘ- ኦ የሚማሩበት እንትን- ለመውሰድ አዎ።
ስልህ ነው። Okay አዎ።
እ፣ እኔ የምልህ ክፍያ ጨርሳችሁ አዎ
Okay ክፍያ አለ።
እሺ፣ ትከፍላችኋል። እሺ እንደዛ ከሆነ እ፣ ቴሌግራም ላይ ልክልህ ስለምል በዚህ ቁጥር ቴሌግራም ላይ ያለ በቀደም እኮ በቴሌግራም እልክልሃለሁ ብሎኝ ነበረ። ፎቶዎቹም በቃ ያ- remind አደርጋለሁ እኔ።
እሺ እሺ እሺ አመሰግናለሁ።
እሺ ምን ማድረግ እሺ ታብሌት